የኢሳያስ
አሎ ይስጥልኝ። ይዞ ብዬ ነበር አልገባልኝም።
ዊዝድሮ
አዎ ብዬ ነበር አልገባልኝም።
በዚህ ቁጥር ነው በደውልበት።
አዎ አዎ
Hello አቤት ጤና ይስጥልኝ። ምንድን ነበረ?
ይዞ ብዬ አልገባልኝም።
እሺ የ bet ቤት ስልክ ቁጥር ንገረኝ።
አሁን የደወልኩበት ትነግረኛለህ? እየታየኝ ስላልሆነ okay ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ ዘጠና ሁለት አርባ አንድ ሀምሳ አምስት
ዛሬ ነው ያረከው?
እ?
ዛሬ ነው ያረከው?
አዎ አዎ
ዜሮ ዘጠኝ ስልሳ ዘጠኝ
ዘጠና ሁለት እሺ
አርባ አንድ ሀምሳ አምስት አርባ አንድ ሀምሳ አርባ አንድ ሀምሳ አምስት ሀምሳ አምስት አዎ
አምስት ሰባ መቶ እና ሁለት ሺህ ብር ነው።
አዎ
እሺ አንተነህ ክፍሌ ወደሚል የቴሌ ብር አካውንት ነው አይደለ?
አዎ
እሺ አልፈውልሃል። ሁለቱም ገብቷል። በቻፓ በኩል ያዘዝከው ትንሽ ቆይቶ ይገባልሃል። በሳንቲም ያዘዝከው ገብቷል። አሁን እሺ እሺ መልካም ምሽት።